ጤና ይስጥልኝ hello ጤና ይስጥልኝ ድረስ ገበያ
እንትን የሆነ ክፍያ ከፍዬ እቃው አልመጣልኝ ብሎ መቼ ነበር የከፈልከው?
የከፈልኩት ቆይቷል።
መቼ እስካና ታስታውሶ
ከወር በፊት ነው የተከፈለ። የሆነ ሱሪ ምንድን ነበር ከፍዬ- ያዘዝከው?
ሱሪ
ጂንስ ሱሪ ነው?
ጅንስ ሱሪ።
እሺ አንድ ያጣ ዝጋው። እሺ
እሺ።
Hello
አላ
ወይ ኮዱን ታስታውሰዋለህ?
ኮዱን ዘጠኝ መቶ ሀምሳ ብር ነው የከፈልኩት። ስልሳ ሁለት ምናምን አይነት ነገር ነው የሚል
እሺ አሁን አሁን ደውል ደውል አደርጋለሁ። እ፣ የፖስታ ቤት ቁጥርም አልደረሰህም ነበር ወይስ ደርሰዋል?
አልደረሰኝም። በዚያ እንልከዋለን ኮዱን ነገር አለው አሉ። ቀረ ምስራቅ ጎጃም ነው።
የት አካባቢ ነው? የት አካባቢ ነው?
ምስራቅ ችግር የለውም ምስራቅ ይላካል። በጣም ይቅርታ ይላ- ምስራቅ ምስራቅ ጎጃም።
specific ቦታ
እ?
የከተማው ስም የከተማው ስም መርጦ ለማርያም
እሺ አሁን አሁን መልሰን እንደውልለታለን። ችግር የለም። እሺ።